ሄሎ
ሄሎ አቤት እ ጤና ይስጥልኝ አብሮ ስልል ታዲዮስ
አ እ ከኢትዮ ቺክን ነበር የደወልኩልህ።
አ እ ባለፈው ደውል ላይ ቅሬታ አቅርበህ ነበር ስለ ጫጩቶቹ እ ጥፋትና ሞ- ሞት።
አ እዛ አካባ- እዛ አካባቢ የኛ ተወካይ አለ አይደለ?
እ አ አ እየተከታተላቸው ነው። እሱ በአካል ይመጣል፣ check እያደረጋቸው ነው።
መጥቷል።
መጥቷል አይደለ?
አ አሳውቀዋል አይደለ?
እሱን አላሳ መጥቶ አቅም ነው እኮ ያልኩህ።
አልመጣም እንዴ?
አ ደውለህለታል?
ውይይት ሰኞ እመጣለሁ ብሎኝ ነበር።
አልመጣም ግን። እሺ ስሙን ንገረኝ እስቲ።
እ ስሙን ንገረኝ እስቲ።
ዶክተር ስላሴ ነው።
እ ፉላስ አይደለ?
አ እሺ እሺ፣ እሱን እ ለማጣራት ነው። አመሰግናለሁ። መልካም ጊዜ።